ሄሎ ሄሎ ጤና ይስጥልን ቤስት ቤት።
ጤና ይስጥልን። መረጃ ለማግኘት ፈልጌ ነበር።
እሺ ምንድን ነበር የፈለግከው?
እንትን እንደ እንትን ለመስራት ነበር፣ ሱቅ ለመክፈት ነበር እና እሺ የት አካባቢ ነው?
ወደ ክፍለ ሀገር ወልቂጤ አካባቢ።
የት?
ወልቂጤ ወልቂጤ። እሺ የትኛውን game ነው ማጫወት የምትፈልገው?
normal betting ኡን ነው።
virtual ነው ወይስ ስፖርቱን? online game ኦችም አሉ።
ስፖርት ስፖርት የስፖርቱን ነው። ስፖርቱን ከሆነ አንድ ሱቅ ከሆነ ሰላሳ አምስት ሺህ በጥሬ ወይም በቼክ ነው ገቢ የምታደርገው።
እሺ ከዛስ?
ከዛ በጥሬ ገንዘብ ለሚያደርጉልን ወኪሎች ብር አስር ሺህ ብር account ኣችን ላይ ታስገባለክ።
Okay ከቼኩ ሌላ ማለት ነው።
አዎ በጥሬ ገንዘብ ደግሞ እሺ
እና ከአምስት ሱቅ በላይ ከሆነ ደግሞ ሀያ አምስት ሺህ ብር ነው ገቢ የምታደርገው። ሰላሳ አምስቱ ቀርቶ ሀያ አምስት ይሆናል።
እህ።
banner ደግሞ ቤስት ቤት ነው የሚልክሉት።
ቤስት ቤት ራሱ ነው banner የሚልክለው።
አዎ።
then printer እና ላፕቶፕ ብቻ ወጪው ይፈልጋል።
ይሸፈናል። አዎ ወጪው ይሸፈናል የ banner ኡ።
so የግድ አዲስ አበባ መምጣት አለብኝ ነው?
አይ ባትመጣም ችግር የለም እዛው ነው ማለቅ ይችላል።
እንዴት ያልቃል ማለት ነው?
እዚህ በቼክ ከሆነ ቼኩን ይዞልን የሚመጣ ሰው ይኖራል።